ሁለት ሰዓት ነው የተቀጠረው እዛ።
ሄሎ ጫፍ የያዘ ወደር ማለት ነው። ብቻ አልጻፍኩም፣ ግን
ሄሎ
ታዘዝ ያዘ
ሄሎ፣ ታዘዝ ወይዬ
ኧረ አይሰማም። ምን ነው ጫጫታል? እንትን እ፣ እ፣ ምን እ? ወይዬ ይሰማኛል።
በቃ አሁን ለእኔም ተሰምቶኛል። እሺ ሀያ አምስት ዜሮ
ሀያ አምስት ዜሮ ስድስት ዜሮ ስድስት ምን ሆነብህ?
ሲን አድርግልኝ።
እሺ እሺ አይልሃለሁ። እሺ አዎ ዝናብ የዝናብ በርሷል። አሁን ዝናብ ጨምርበት።
እሺ እሺ